አሎ እንዴት ነህ? ሰላም ነው። ባለፈው እንትን አድርጌ withdraw እያደረኩ እሺ ዝም ብሎ አንድ ሲቆረጥብኝ ቴሌግራም ላይ ልኬዋለሁ። አየኸው? failed ያለው በዚህ okay፣ ቁጥር እሺ ማነው ስሙ? ቴሌግራም ላይ
አንበስ ambassador ወይ አንበስ አንበስ የሚለው ነው።
አ እንትኑ withdraw ያደረኩበት በሙሉ screenshot አድርጌ አውጥቼዋለሁ። ካየኸው failed ያለው pending ብሎ ከዛ ደግሞ failed ብለዋል። ግን አ።
account ኡን ቀንሷል። ባለፈው አሁን ሰው ጠይቄ ነው እንደዚህ አድርገህ ጠይቅ ስላሉኝ ነው ይጠይቃል።
እሺ አንዴ ቆይ፣ መ- መቅደስ የምትባል ናት አይደለ? እያወራች የነበረው ቴሌግራም ላይ መሰለኝ አ፣ check it አለችኝ። የት አዎ፣ ነው check እያየችልህ ነው የሚሆነው። እስቲ አንዴ ልሳ ላውራትና ወይ አ- አገናኛችኋለሁ። እሺ የማድረገው? እሺ እሺ፣ ልዝጋው ወይስ ልቁም?
hello።
አቤት አቤት።
እሺ ቴሌግራም ላይ ትጽፍልሃለች። እሺ እነግራታለሁ። ቴሌግራም okay፣ ላይ እሺ።
ትጽፍልሃለች። እሺ፣ አማርኛ ብታደርገው ግን ጥሩ ነበር።
በቃ እየጻፍኩላት ነው።
እነግርልሃለሁ። ችግር የለውም። እሺ እሺ ወንድሜ እሺ